hello hello ሰላም ነው?
ሰላም
አዎችን ትናንት ማታ deposit እንትን ብዬ ነበር፣ መቶ ብር መድቤ ነበር ዜሮ ዘጠኝ
እሺ፣ አንድ ደቂቃ ጠብቅ። ንገረኝ አሁን።
ዜሮ ዘጠኝ እሺ፣
ሀምሳ ሰባት ዜሮ ስድስት እ? ዜሮ ዘጠኝ ሀምሳ ሰባት ዜሮ ስድስት ዜሮ ስድስት ሀያ አንድ አስራ ሰባት
የትኛው ነው? ዜሮ ዘጠኝ ብሎ የሚጀምረው ነው? ዘጠኝ አ- አ- ዜሮ ዘጠኝ በሚጀምረው እሺ። ስንት ነው? መቶ ብር አዎ መቶ ብር
ገብቶልሃል እኮ
ገብቷል።
እዚህ ጋር ባላንስድ ነው የሚለው። አዎ እሺ እሺ እሺ እሺ።